Hello ጤና ይስጥልኝ ቃል ኪዳን ገበያ ቤት ምን ልርዳዎ?
አዎ sister ቅድም ደውለን ነበረ ትጠብቂ ብለሽ ነበር።
እሺ ምን ነበረ?
withdraw ብር ያረግ ቀን ይለቀቃል ብለሽ ነበረ።
አልገባሎትም?
አዎ አልገባም።
እሺ Best Bet የሚጠቀሙበትን ስልክ ቁጥር ይነግሩኛል?
አዎ እሺ ይንገሩኝ አንዴ።
ዜሮ ዘጠኝ ሀያ ስድስት
እሺ ሀያ ስድስት ዜሮ ስምንት ዜሮ ስምንት ስልሳ ስድስት እሺ ሰማንያ ሁለት ሚጠር
እሺ መች ነው withdraw ያደረጉት?
ማታ ስምንት ሰዓት
እሺ ስንት ብር ነው?
አምስት መቶ ብር
እሺ check እያደረኩት ነው። አንዴ መስመር ላይ ጠብቁኝ።
እሺ ይጠብቃል።